ጤና ይስጥልኝ hello ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አረብ አገር ለመሄድ ለስራ ለሰራተኝነት መረጃ እንዲሰጡን ነበረ።
እሺ ደንበኛችን ወረቀትና እስክሪብቶ ይዘዋል?
አላት
ያዙና ልንገሮት ስራ የሚያገኙበትን ሳይት።
እሺ ስንት መስዬ ሆነ? እሺ ይዣለሁ አሁን ይዘዋል?
አዎ
እሺ ደንበኛችን ኤኢ ዶት